ጤና ይስጥልኝ ሁሉ ስፖርት ባኮ የምንረዳው
ሌላው ጤና ይስጥልኝ።
አብሮ ይስጥልን።
ትናንትና ብር ዲፖዚት አድርጌ እስካሁን ግን ወደ ዋለቴ አልገባልኝም። ከአካውንቴ ግን ተቀንሷል ከቴሌ ብር ማለት ነው።
የቴሌ ብር ቴክስት የላከልዎትን ስክሪንሻት አድርገው በቴሌግራም ይላኩልን።
ልክ ያለው ምንም አይነት ምላሽ አላገኘሁም።
መቼ ያየሁት ነበር የላኩት?
ትናንትና
ማን ነው ስሞት? የቴሌግራም ማለቴ ማ- ቴሌግራም ነው ወይ እንትን የቴሌግራም ስሞት
ፈላው ዘድ ነው የምለው ማን?
ፈላው ዘድ ብሎ ብሎ ነው ያለው።
ፈላው አዎ ስክሪንሻት ምናምን ሀይ በሉ አንድ ጊዜ ሀይ በሉ ሀይ በሉን። ብዙ ቴክስት ስላለ እሺ እሺ ሀይ በሉን እሺ ሳይዘጉት።
አሁን አዎ
ኦኬ
ላውድ ላይ አድርጉትና ሀይ በሉን በቴክስት እዛው ላይ ቴሌግራሙ ላይ
Hello hello
Hello
አቤት አቤት ልኬያለሁ ስልክ እያወራ ስለሆነ ግን connecting ብሎኛል።
እሺ በቃ ይላኩልን hi ብሎ ይላኩልንና እና እናይለታለን።
እሺ እሺ